ጤና ይስጥልኝ ሁሉ ስፖርት ምን ልርዳዎ?
ሰላም ነው እንዴት ናችሁ?
እግዚአብሔር ይመስገን።
አይ በ- ከትላንት ወዲያ እም፣ አምስት መቶ አርባ ብር ወጪ ያረኩት ነበርና አንድ ሺ አምስት መቶ ደግሞ ገቢ ያረኩት ብር ነበረ እሺ እና ወጪውም እ፣ ወደ account አልገባም፣ እም፣ ገቢ ያደረኩትም ወደ wallet ኡም አልገባም።
okay እሺ። ከቴሌ ብር ነበረ ወ- ገቢ ያደረጉት?
አ ቴሌ ብር አ፣ እሺ ገቢ ያደረጉበትን text screenshot አድርገው በቴሌግራም ይላኩልን። የወጪውን ደግሞ ከ transaction history ላይ ያልገባሉትን screenshot አድርገው ይላኩልን።
okay ገቢ የተደረገውን ከ
ገቢውን እ፣ አ፣ text አላ የሚልክሎት ወይም አ- ደግሞ አ።
ደረሰኝ አለች እሷን screenshot አድርገው በቴሌግራም ይላኩ። የወጪውን ደግሞ ከ transaction history ላይ ያልገባሉትን ምልክት አድርገው በቴሌግራም ይላኩ ስክሪንሻት አድርገው።
ጥሩ እሺ።
እሺ ቴንኪው